በእናትህ ለማገዝ ፈልገህ ነበር።
withdraw ነው?
hello አቤት withdraw ነው?
withdraw ውን problem ትናንት ማታ ገንዘብ withdraw አድርግና hello ወደ ምን ባንክ?
ሺህ ሶስት መቶ ብር withdraw አድርግና ሰው የለም።
አንዴ ወደ የጠየቁት አብል ንግረው ገንዘቡ
እ?
አንድ ሺህ ሶስት መቶ ብር
ወደ ምን ባንክ?
እዚህ እዚህ ያን እንትን ሳምብበት እዚህ ግን
ወደ ጌም ነው ያስገቡት?
ሀወር ሰለብት ያሳስል ገንዘቡ ሳምብ ነው ብልንግ ይቅርታ፣ ቆይ ዲፖዚት ነው ዊዝድሮ?
እ
ዲፖዚት ነው ዊዝድሮ?
አይ ዊድሮ ዊድሮ እኮ ቱ ዊች ሺ አራት መቶ ብር ነበረ ሺ ሶስት መቶ ብር ዊድሮ ወደ ስትል ቴሌ ብር ነው ወደ ሲቢኢ ብር?
ወደ ሰለብር ወደ ሰለብር ላስገባ ፈለገ ነበር።
እሺ ቆይ ቆይ አንዴ አሁን በደወሉበት ስልክ ነው?
ሀ በዚህ ነው።
ሚዩት ሰምቼ ጋርልኝ። እሺ አንዴ ቆይ
እሺ ሰላሳ እ፣ ሰላሳ ሶስት ዜሮ ዜሮ ሰላሳ ሶስት እ? ስንት ብር ነው?
ሺ ሶስት መቶ
ሺ ሶስት መቶ ብር ይቅርታ እኛ ጋር የለም።
እ
እኛ ጋር ሺ ሶስት መቶ ብር የለም። የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው። እሺ
አሎ ብል ንግር አራት መቶ ብር ሺ መቶ ብር እ? እ? እኛ ጋር ሺ አራት መቶ ብር ነበር ሺ ሺ መቶ ነው
የተጫወቱበት ድርጅት ጋር ይጠይቁ። እኛ ጋር አልመጣም።
የት ጠይቅ
የተጫወታችሁበት betting ጋር
እ
የተጫወቱበት betting ጋር ይጠይቁ።
እሺ ካሉ ይል እ